હેલો
હેલો આવે 아재나님 비기는 હા, አሁን ተቀብዬዋለሁ።
ነው ላገናኝሽ እ?
አይ ቶ በቃ ከተቀበልክማ በቃ ቶ እኮ ግን ሰዓቱ ያው አይ በሰላሳ ሁለተኛው ደቂቃ ነው የሰጡህ ኦን ታይም አይስተካከልም ቶሎ አድርሰው እሺ ምን ማለት ነው? ከ- ከሀያ በታች እስከ ከሆነ ሰላሳ እኮ አምስት አይደለም እስከ ሰላሳ አምስት ደቂቃ የለ ከሀያ አምስት ደቂቃ ሰልፍ አሳውቁ የሚባለው ከታትረን ኦርደሩን cancel የሚሆን order ከሆነም cancel ነው ውጡ እንድንላችሁ ነው እንጂ ከሀያ አምስት ደቂቃ ካለፈ on time ይስተካከላል ለማለት አይደለም። ሬስቶራንት እስከ ሰላሳ አምስት ደቂቃ ድረስ ነው አድረሳችሁ ስጡ የሚባሉት። ለአንተ እና ደግሞ እስከ ሰላሳ ይኸውልህ፣ ለአንተ ደግሞ በሰላሳ ሁለተኛው ደቂቃ አድርሰው ሰጥተውሃል። ስለዚህ on time አይስተካከልልህም፣ አድርሰው እሺ ኤርሚያስ።
በአስር ደቂቃ ይደርሳል እንዲ order
on time አይስተካከልም። እዚህ on time የሚስተካከለው ከዛ የሚያልፍ order ከሆነ እና ሌሎች ሌሎች case ኦች ካሉ ነው እንጂ በሰላሳ ሁለት ደቂቃ ደርሶ ለተሰጠህ order on time አናስተካክልም።
አልገባኝ። ግን በአስር ደቂቃ አደርሰዋለን ነው የምትይኝ? የአራት ቆይ ኪሎ ሜትር አሁን የሞተር order አለም አይደለ?
አዎ፣ በቃ ስለ